Hello
Hello አቤት፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
እ፣ ደውለሽ ነበር ወይ ትይሽ ግን አዎ ትናንትና ደውለህልኝ ድምፅ አልተሰማማንም ነበረ።
Okay እ፣ ስም አልበል ፀሐይ ነሽ?
እህ፣ ፀሐይ ነሽ ዶክተር ሰለሞን አልደወለልሽም እ፣ ባለፈው ቅሬታ አቅርበሽ ነበር እና አዎ አልደወለልሽም ዶክተር የደወለልኝ ሰው የለም።
Okay እሺ ጉዳዩን እየተከታተልን ነው እሱን ልጠይቅሽ አባቴ።
ነበር ምን ላይ ደረሰ ብዬ ልጠይቅሽ ነበረ እ፣ ማንም አልደወለልሽም ማለት ነው ማንም የደወለልኝ ሰው የለም።
እሺ እሺ እሺ ደውልሻለን እሺ አመሰግናለሁ።